እየዋስኩትም ልጆች ቪዲዮ ኢትዮጵያ ሳንቲም እየዋስኩት የምደርደው ሄሎ፣ ማሽን ተበላሽቶብኝ ነው።
የምን ማሽን ነው? የድራፍት ማሽን ነው።
አዎ።
ቪዲዮ ቁጥሩን ይነግሩኛል ደንበኛችን።
የ- የትኛው ቁጥር ቪዲዮ ቁጥር የደንበኝነት ቁጥሮትን በስልኮት የተላከሉት
አልተላከልኝም?
ሲነምበሮትን ይንገሩኝ። እሺ
ና ማርቆስ። እሺ፣ ሲል ነምበሩ ስንት ነበረ? ሲል ነምበሩ ቶሎ በላ። ሄሎ፣ ዜሮ ዜሮ ዜሮ ዜሮ አልኩሽ፣ አዎ ዜሮ ዜሮ
ሰማንያ ስድስት
ሰማንያ ስድስት
ሰባ አራት
ሰባ አራት ሰላሳ ሶስት
ሰላሳ ሶስት ሰማንያ አንድ
እሺ አንድ የመስመር ላይ ጠብቁኝ እየፈለኩልህ እሺ
መስመር ላይ ስላስጠበቅኩት እ፣ አሁን በሰጡኝ ሲን number አላገኘሁትም።
እሺ ሌላ ምን እ?
ስልክ ቁጥር ያስታውሳሉ የተመዘገቡበትን?
ያው በዚህ ነው የመዘገብኩ በፈረንጅ ፈ- ፈቃድ ነው የሰርኩ በዚህ ነው የትኛው ነው የተመዘገቡት እኛ ጋር?
አዎ ወይ በዚህ ነው ተመሳ ሌላ ቁጥርማ አለ ስልክ ልጥሽ
የተመዘገቡበትን አዎ፣ ካግ- ካለ ይስጡኝ።
ዜሮ ዘጠኝ አስራ ሶስት
አስራ ሶስት ዘጠና ስምንት ዘጠና ስምንት አርባ ዘጠና ስድስት
እየፈለኩልዎት ነው።
እሺ
በአድራሻዎትና በቤቶች ስም ልመዝግብልዎት። እዚህ ላይ አላገኘሁትም።
አቤት
ሙሉ ስሞትን ይንገሩኝ እርስዎ።
ምን ስልክን ሙሉ ስሞትን ይንገሩኝ። በአድራሻዎትና በቤቶች ስልክ ላይ አሳፍ አሳፍ አቡራዩ ነው አደራሻ አቡራዩ ስጋ ቤቱ ጋር
አሰፋማል አሰፋ በቀላ
አሰፋ በቀለ አዎ ቡራዩቱ ጋር ቡራዩ ስጋ ቤቱ ጋር አዎ ለየት ያለ ምልክት አለው።
አለ ጫፍ ላይ በቃ ስጋ ቤቱ ጋር ጫፍ ላይ
ቡራዩ ስጋ ቤት ብለው ቢመጡ ያገኙታል።
አዎ ጫፍ ላይ በቃ ስጋ ቤቱ ስጋ ቤት ካሉ በቃ ያገኙኛል።
አሁን በደወሉበት ስልክ ልመዝግብሎት።
አዎ በሁለቱም ያገኙ አስራ ሶስትም በአርባንም ያገኙ ይሆናል። እጄ ላይ ነው ሁለቱም። አዎ። እ?
የድርጅቶች ስም ምንድን ነው? ቤቱ የቤቱ ስም
የቤት ቁጥር አሰፋ ግሮሰሪ የቤቱ ስም አሰፋ ቤቱ ግሮሰሪ አሰፋ ግሮሰሪ አዎ
አሰፋ ግሮሰሪ መዝግቤልዎታለሁ። ደንበኛችን እሺ።
ድራፍት ማሽኖት ነው አይደለ?
አዎ ድራፍት ማሽን ነው።
አያደነግብም ወይስ ምንድን ነው እ?
ችግሩ ምንድን ነው?
ያቺ ሌላኛ አልቀዳማ ወረፋ ብቻ ሆና ያልተሽከርም አለ ዋና ወደ በረዶ የምታሳልፈው ዋና ከሞተሩ ላይ የምትሸርሰው
አይቀዳም፣ አረፋ ነው የሚቀዳው።
አዎ እሺ ቅሬታዎትን መዝግቤልዎታለሁ። የጥገና ክፍሎች በተቻለው ፍጥነት መጥተው ያስተካክላሉ።
እሺ እናት እሺ እሺ ሌላ መረዳዎት ነገር ይኖራል?
ሌላ የለም እናት
ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙት ድንኳን ላይ መልካም ቀን።
እሺ እሺ